Sport ነው በምን ልርዳዎ
hello ሁሉ ስፖርት ነው በምን ልርዳዎ
አይ ባለፈው ደውዬላችሁ ነበር አምስት መቶ ወደ ቴሌግራም አድርጌ ልከነዋል ምናምን ብላችሁ ስትል ግን አልገባም ቆይ ቴሌግራም ላይ ልከዋል
አ hello ቴሌግራም ላይ ልከዋል
ምን አልሽኝ ቴሌግራም ላይ ልከዋል
አዎ ቴሌግራም አውርቻችሁ ነበር ተልኳል ምናምን አላችሁ ግን ስልኮትን ስትል ንገሩኝ ቴሌግራም ላይ ላኩበት አርባ ስድስት እሺ
ሰማንያ ዘጠኝ እሺ ሰማንያ አምስት
እሺ ሰባ ሶስት
ቴሌግራሞት ላይ ገብቷል
ስላየሁት ከሆነ ቴሌግራም ገብቼ check ሳደርገው ምንም ብር የለውም አልገባም ቴሌብር ላይ ማለት ነው ቴሌብር ላይ ገብቷል አዎ ቴሌብር አዎ ገብቼ ስለኩ አልገብ ገብቷል ግን እርግጠኛ ነሽ እኔ ጋር ግን አዎ።
አልመጣም እኮ ነው አልመጣም እኔ ጋር ተራሳነሎ ቴሌብር ላይ ገብቷል ይላል ያገኘነው አሁን ለዛ እኮ ነው ወደ ቴሌብርም ስጠይቅ የለም ቴሌ ስላልመጣልኝም እኮ ነው
እኮ በዛ ቀን የገባሉትን ትራንዛክሽን ቼክ ያድርጉ ቀኑን ይንገሯቸውና ቴሌብር እሺ በእለቱን ይዘው እኮ ነው ቀኑን የያዙና እና ወደ ቴሌብር ነው በዛ- የምደውለው አዎ የገባሉትን ትራንዛክሽን ቼክ ያድርጉ እንጂ ከኛ ወደ ቴሌብር ገብቷል
እሺ